ጤና ይስጥልኝ ሁሉ ስፖርት ነው። በአኮ ምን ልርዳዎት?
አብሮ ስጥልን ቅድም የደንኩት ልጅ ነኝ እና ሰክሴስፉል ይላል እኮ ግን ምንድን ነው ሰክሴስፉል ያልደረሰ
ሰክሰስፉል ብሎ
ሺ አንድ መቶ ብር ሰክሴስፉል ላኩልን።
ይላል ስክሪንሻት እህ ስክሪንሻት ልከውልናል።
አላኩልሽ።
እሺ ስክሪንሻቱን ላኩልን ደንበኛችን እሺ ስልኩን በደንብ ጋር ንገርኝ እስኪ ዜሮ ዘጠኝ ሰባ ስምንት እ አስራ ስድስት እ ሰላሳ ዜሮ ስድስት
ሰላሳ ዜሮ ስድስት አዎ እሺ እሺ